ሄሎ አንድ ሺህ አምስት መቶ እና አንድ ሺህ አንድ አንድ አንድ ሺህ አንድ መቶ ሶስቱ ስልክ አይገባም።
ዊስትሮ ነው ዲፖዚት ልቦ ወጥደሩ ዊስትሮ በየቤስት ቤት ቁጥር የደወሉበት ነው።
አዎ ይሄ ነው ይሄ ነው ቁጥሩ ይሄ ነው።
እሺ፣ እሺ አንዴ ትታገሰኛለህ ሊል እባክህ።
እሺ መትመራ አንድ ሺህ አምስት መቶ ሰላሳ ነብሬ ሰላሳ አንድ እሺ
አንድ ሺህ ደግሞ ሰላሳ አንድ ሰላሳ ነው ሊት
ሁለቱም አልገባልህም። ዊስትሮ አድርገህ ሁለቱ አልገባም። ቸክ አድርገው መተምራ መቼ ነበረ ዊስትሮ ያደረገው?
ትናንት ትላንትና። እሺ አንዴ ሊል አ አ
ሄሎ
ሄሎ
አንድ ሺህ አንድ መቶ ነው ያሉ።
እሺ አለ አንድ ሺህ አንድ መቶ
እሺ እሱ processing ላይ ነው። ከትንሽ ደቂቃ በኋላ ይገባል። ቻፓ አመለክትልሃለሁ። ሌላ ግን እሺ።
ዘጠኝ መቶ እና አምስት መቶ ገብቶልሃል።
እሺ አንድ ሺህ አምስት አምስት መቶ ደግሞ መቼ ነበረ እሱ? ቀን መቼ ነው? ዛሬ አይደለም።
ሰላሳ ሰላሳ ነብሬ ሰላሳ ህ ህ ህ